ጎጃሜ የነበላይ ዘር የሸበሉ ጀግና የናጅሬ ዘር ሸልምና ፈረሱን ሳበው መቼ የማይቀርድ ያሰበው ሸልምና ፈረሱን ሳበው መቼ የማይቀርድ ያሰበው ጅንን ጎጃሜ የነበላይ ዘር የሸበሉ ጀግና የናጅሬ ዘር ሸልምና ፈረሱን ሳበው መቼ የማይቀርብ ያስበው ሸልምና ፈረሱን ሳበው መቼ የማይቀርብ ያስበው ናፍቆት የኔ መላ ፍቅር የኔ መላ ሆዴ የኔ መላ ፍቅር የኔ መላ ናፍቆት የኔ መላ ፍቅር የኔ መላ ገዳይ ነህ ይሉኛል ፍቅር የኔ መላ የፍቅር አንበሳ ፍቅር የኔ መላ የፍቅር አንበሳ ፍቅር የኔ መላ እኔም ታምቻለሁ ፍቅር የኔ መላ ባንተ የተነሳ ፍቅር የኔ መላ ባንተ የተነሳ ፍቅር የኔ መላ ማስተፋገር ሰርተ ፍቅር እኔ መላ በሰራ ከላቴ ፍቅር እኔ መላ በሰራ ከላቴ ፍቅር እኔ መላ አከናፍከው ልቤን ፍቅር እኔ መላ አውጥተ ከቤቴ ፍቅር እኔ መላ አውጥተ ከቤቴ ፍቅር እኔ መላ የበላይን ታሪክ ዓለም እንዳወቀው ዓለም እንዳወቀው የበላይን ታሪክ ዓለም እንዳወቀው ዓለም እንዳወቀው ያንተን እኔ ላውራው ልክህን የማውቀው የበረንታ ሎሚ የደጀን እንኮይ የደጀን እንኮይ የበረንታ ሎሚ የደጀን እንኮይ የደጀን እንኮይ አንተ ያለህ ይጠማኛል ወይ አንተዬ አንሳው ወና አንሳው እንደ ጎጃም አንተዬ አንሳው ወና አንሳው እንደ ጎጃም አንተዬ አምጣው የክቱን ሳቅ ጨዋታውን አንተዬ አምጣው የክቱን ሳቅ ጨዋታውን የአባይን በረሃ ስወጣ ዳገቱን የአባይን በረሃ ስወጣ ዳገቱን ልቤ ባንተ ዝና ጀመረ ኩራቱን ልቤ ባንተ ዝና ጀመረ ኩራቱን አንድ ምሶስት ዓመት ያውቃል የጎጃም ሰው አርገው መታ መታ ደርበው መላልሰው እስቲ ተነስ መታ ግጠመኝ እስክስታ ካንተ ወዲያ ላሳል ጭፈራ ጨዋታ ካንተ ወዲያ ላሳል ጭፈራ ጨዋታ ካንተ ወዲያ ላሳል ጭፈራ ጨዋታ ካንተ ወዲያ ላሳል ጭፈራ ጨዋታ ጅንኑ ጎጃሜ የነበላይ ዘር የሸበሉ ጀግና የናጅሬ ዘር ሸልምና ፈረሱን ሳበው መቼ የማይቀርድ ያሰበው ሸልምና ፈረሱን ሳበው መቼ የማይቀርድ ያሰበው ፍቅር የኔ መላ ሆዴ የኔ መላ መውደድ የኔ መላ ፍቅር የኔ መላ ለማንኛው ገና ሆዴ የኔ መላ እስቲ ላሞቅሰው ሆዴ የኔ መላ ጎጃም ዙሪያውን ፍቅር የኔ መላ ጎጃም ዙሪያውን ፍቅር የኔ መላ አንተን በሳይ ቆንጆ ፍቅር የኔ መላ ያሳደገውን ፍቅር የኔ መላ ያሳደ ጃም ሰው አርገው መታ መታ ደርበው መላልሰው ሸብረብና አርገው ይድመቅ ጨዋታችን የባህል ጭፈራ ያምራ